አሰለማኒ ባብ
ሄሎ ጤና ይስጥልን።
አብሮ እንዴት ነሽማ?
እግዚአብሔር ይመስገን።
አለው መኪና ፈልገን
እሺ ምን አይነት መኪና ነው የፈለገው?
የስራ መኪና
ምን አይነት ኦፕሽን ያለ ኦፕሽን ያለው ደግሞ ቢሆን ሞራል ወይ ያው ምን ወይ ኮሮ ሁሉም መኪኖቻችን ከባንክ ጋር ይያያዛሉ።
አዎ ቅድም እኮ ላይቭ ላይ መስቀል ፍላወር ብላን መተን ነበረ። እዚህ ናዝራ ሆቴል ፊት ለፊት ነው ያለ ነው። አጣ እሺ። እኮ እስከ ስንት ነው cash?
cash ከአንድ ሚሊዮን እስከ አንድ ነጥብ ሁለት አንድ ነጥብ ሶስት ድረስ
ከአንድ ሚሊዮን ከ- እኮ በ- ሊፋን ታዲያ አላገኙም? ሊፋን
እ ሊፋን አምስት ሀያን አላገኙም? መስቀል ፍላወር branch ኣችን ላይ
እኮ branch ኡን አጣ ነው ነው የምልሽ። መስቀል ፍላወር ናዝራ ሆቴል ፊት ለፊት ብላን እዛ ጋር ቆምንና አጣ ነው branch ኡ እሺ፣ እሱ ፊት ለፊት ምስራቅ በር ስጋ ቤት ይታየታል።
ምስራቅ በር ምስራቅ በር ስጋ ቤት ፊት ለፊት በናትራ ፊት ለፊት ምስራቅ በር ስጋ ቤት አለ።
እሺ
ከዛ ልክ እሱ ፊት ለፊት ደግሞ አፍሮዲንግስ ሞተር የሚል አለ፣ የመኪና መሸጫ አፍሮዲንግ።
አፍሮ አፍሮ ሊንክ አለ በቃ በሱ ሬክላም ትክክል ሲገቡ አሊባባዎች እንገኛለን።
አሀ በሱ ወደ ውስጥ አዎ
እሺ